ሄሎ
ሰላም ነው?
ሰላም ጤና ይስጥልን Best Bet።
ይህን አድርጌ ነበረ active እንድታደርጊ ነው ይለኛል።
እሺ ስንት ብር ነበረ?
አስራ ሶስት እ አስራ ሶስት Best Bet ቁጥሬ ነው።
አይ፣ አስራ- አዎ ይሄ ነው። በሳንቲም ወደ ቴሌ ብር okay፣ እሺ check ላድርግ፣ ለአንድ ይጠብቅ።
እሺ
ሄሎ ወይ ቴሌ ብር ቁጥር 0911 73 44 77 ነው።
አዎ
እሺ ገብቶልሃል። እሺ አሁን check አድርገው።
መጠየቅ ይቻላል። withdrawal ግድ እናንተ confirm ማድረግ automatically ለምን አያወጣም እ ከአስር ሺህ በላይ ሲሆን እኛ approve ማድረግ አለብን። ለዛ ነው።
ነው እንዴ?
አዎ daily limit አለው አይደል? ስንቴ ነው ማውጣት የምችይው? daily limit አለው ስንቴ ነው ማውጣት የምችይው?
እስከ ሀምሳ ሺህ ብር አለው። ግን ተጫውተህ ካሸነፈ ከሆነ እኛ approve እናደርግልሃለን።
ነው አባባላይ ገብቶሻል? አንዴ ነው በቀን ሁሌ limit ኡ?
ነው? አዎ ችግር የለውም።
አይ፣ እየተጫወትክ ድሮ የሚበላ ሳደርግ- ከሆነ ማ- maximum limit daily maximum limit ደርሳል ማለት ነው።
እ፣ ምን ምን ብሎ ጻፈልክ?
አዎ አይ እሱ withdrawal አዎ አለው።
አይ እኛ approve ማድረግ ስላለብን ነው። ለዛ ነው አዎ።
የጻፈልህ።
እሺ እሺ እሺ፣ መልካም ነው።
እሺ አባ፣ እናመሰግናለን። መልካም ምሽት።